ሄሎ ጤና ይስጥልን በሽት ቤት ሄሎ ጤና ይስጥልን በሽት ቤት እንዴት ነሽ? እማ ዮሴፍ ነኝ።
እሺ ዮሴፍ ሄሎ ሄሎ ወይ እሺ ዮሴፍ ነኝ። አንተን አሁን የላኩት ቲኬት አለ እስቲ ቼክ አድርጊው። አሁን እሺ እኔ ዴስክም ልኬያለሁ። በቃ ቶ አንተ አትንከሳኝ።
እሺ እሺ ዮሴፍ እሺ የካሸርት የካሸር ሶስት ቲኬት ነው። ካሸርቱ እንትን ነው የላኩልሽ ኤኒ ዴስክ።
እሺ እሺ የ cashier ቱ ነው አይደል የላከው?
አዎ የ AnyDesk ኡ የ cashier ቱ ነው። የ cashier አራትን ቲኬት ነው የ cashier ሶስትን ቲኬት ነው የላኩልሽ። እስቲ check አድርጊው አሁን።
እሺ እሺ thank you።
እሺ መልካም እሺ እሺ እሺ check አድርገሽ እንትን በይ። እየጠበቅኩት ነው።
እሺ ቴሌግራም ላይ ያሳውቃል።
እሺ